Hello,
ሄሎ አቤት
እ ሄሎ አቤት፣ አይሰማም።
ዳንኤል ነህ?
አሀ
እ customer አላዘዝኩም ብላለች ብለኸኝ ነበር አይደለ?
አ አ አ እ ልስጥ ስልክ customer ኡን የምታገኝበት ሰዓቱ ግን ሄዷል። ምን ላርግሽ?
መጀመሪያ አግኛት ስጣትና order ኡን ከዛ ደውልልን።
ለአንቺ በዚህ ስልክ ልስጥህ ደውል።
እሺ ስልክ ቁጥር ትችላለህ ዜሮ ዘጠኝ ሀምሳ ሶስት እሺ ዜሮ ዘጠኝ ሀምሳ ሶስት hello አርባ አርባ አርባ አርባ ሰባት አርባ ሰባት
ሰማንያ ሰባት እሺ
ዜሮ ዘጠኝ ሀምሳ ሶስት አርባ አርባ ሰባት ሰማንያ ሰባት እሺ